ጤና ይስጥልኝ ሁሉ ስፖርት ባኮ ምልዳው
እኔ የምልሽ እናት
እሺ Hello የቴሌግራም account ሰተሽኝ ነበርና እኔ ስልክ ላይ ሊከፍት አልቻለም ስልኩ በቃ እንደዚሁ ሪፖርት አድርጊልኝ በዛ ላይ ደግሞ ብዙ የሁሉ ስፖርት ቴሌግራም ላይ እንትን ነው ያለውና አሁን እናስገባለን እንደዚሁ ሪፖርት ማድረግ አንችልም በዚህ ነው ቴሌግራም የሚጠቀሙት እ አዎ በዚህ ነው ቴሌግራም የሚጠቀሙት አዎ
ተጻጽፈናል እኮ ደንበኛች ብሩክ ነሽ አይደለ እ አዎ አዎ ብሩክ ዘካሪያስ አይደል ልክ ነሽ እኮ ተጻጽፈናል እኮ hi ብዬታለሁ
Okay በዚህ ላይ ልመልስልሽ Hi ባልኩት ላይ ይላኩ
እሺ እሺ